હેલો
ጤና ይስጥልኝ። ይሰማል? ደንበኛ hello።
ይሰማዎታል?
አዎ ይሰማኛል።
እሺ፣ ምን ልርዳዎት ደንበኛችን?
ወደ እናንተ ብር እንድታስተላልፉልኝ ወደ እናንተ ጋር ብር ቀርቶብኝ ነበረ አሪፍ እሺ።
ቤት ላይ እና ከትናንት ጀ- ከትናንት ጀምሮ እየደወልኩ ነበር እና ቴሌ ብር ላይ ደውዬ መቶ ሃያ ሰባት ቴሌ ጋር ደውዬላቸው transaction ኑን እ፣ የተላከውን ምናምን ወደ እናንተ የገባውን እ፣ ልከውልኛል message ጁ
እሺ፣ screenshot እና- ይኖረናል?
እኮ ስልክ ቁጥሩ ል- ስልክ ቁጥሬ ይሄ ሳይሆን ስልክ ቁጥሬ ልንገርሽ
እሺ፣ ደንበኛችን
ዜሮ ዘጠኝ አርባ አምስት
አስራ አንድ
ዜሮ ዘጠኝ አርባ አምስት
አርባ አምስት ከዛ ድጋሚ ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ አምስት አርባ ሁለት ሀምሳ አምስት አርባ ሁለት አ ቴዲማን በረከት አስመላሽ ማን ያሉኝ?
ቴዲማን በረከት አስመላሽ
እሺ፣ ወደ የትኛው link ነው ያስተላለፉት?
ወደ አበሻ ነበር ያስተላለፍኩት እዛው እናንተ ጋር ነው የቀረው
እሺ፣ የገንዘቡን መጠን ይንገሩኝ።
ሰባ አምስት ብር
እሺ፣ ደንበኛችን አሁን በምሰጡት ቁጥር ወደ ቴሌግራም አካውንታችን screenshot ን ይላኩልን።
እ?
screenshot ይላኩልን። አሁን በምሰጡት ቁጥር ወደ ቴሌግራም አካውንታችን ከቴሌ ብር የደረሱትን መልእክት screenshot አንስቶ እ- ይላኩልን።
እሺ ስልክ ቁጥር እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን። ከዚያ ስልኮትና ስሞትን ያስቀምጡልን።
እኮ save አድርጌው ነው ይህን ስልክ ቁጥር save አድርጌው ነው screenshot አድርጌ የምልክላችሁ ቴሌግራም አዎ ደንበኛችን፣ ወይስ የራሳችሁ ቻናል አለ እናንተ
የቴሌግራም አካውንታችን ቁጥር ነው ይሄ።
በሽ- በዚህ save አድርጌው አሪፍ ቤት ብዬ save አድርጌው ልላክላችሁ አዎ ደንበኛችን፣ እናመሰግናለን ስለደወሉ። ሌላ የሚረዱት ነገር አለ?
የለኝም
አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሩት ድምጽ ላይ ያስቀምጡልኝ። መልካም ቀን ይሁንላችሁ።